ጤና ይስጥልኝ ከኢሲቢ የበረራ መረጃ ማዕከል በአዲስ ምን ልርዳዎት?
የኢትዮጵያን ኤርላይንስ ትኬት check-in እዚህ ታረጋላችሁ እንዴ?
አዎ አዎ።
እ
አንድ ደቂቃ ጠብቁኝ። አንዴ አዎ ይቻላል፣ እናደርግሎታለን።
እሺ ልንገርህ እሺ አዎ፣ ይንገሩ። ምን አሉኝ?
እ?
እሺ ይንገሩኝ።
እሺ ቆይ አንዴ ላውጣና ልንገርህ።
እሺ እሺ
ዜሮ ሰባት
እሺ ዜሮ ሰባት
አስራ ሶስት አስራ ሶስት ሰማንያ ሰማንያ ሰባ አራት ሰባ አራት ሰማንያ ሰባት ሰማንያ ሰባት ሁለት ሀምሳ ስምንት ሁለት ሀምሳ ስምንት እሺ ቴሌግራም ይጠቀማሉ?
እ ቴሌግራም ይጠቀማሉ?
አ በዚሁ ስልክ
እ በዚሁ ስልክ ነው የሚጠቀሙት?
አዎ ምን ነው?
እሺ እዛ ላይ እንድንልክሎት።
አዎ በዚህ ስልክ ነው የሚጠቀሙ።
እሺ እሺ check check አድርገን እዛ ላይ እንልክሎታለን። እሺ ተደውል። እናመሰግናለን። መልካም ምሽት።